hello ጤና ይስጥልኝ ቤስት
ጤና ይስጥልኝ።
አብሮ ይስጥልኝ።
ትላንትና withdrawal አድርገን ነበር አስራ አንድ ሺህ ብር okay እሺ ግን አልገባልንም።
እሺ አሁን በደወልክበት ቁጥር ነው።
አዎ አዎ
እሺ መቼ ነበር ቀኑ?
ትላንትና እሺ እሺ አብነት ሸቱ ነው አይደለ?
አዎ፣ መጨረሻው አዎ፣ ሰባት አዎ።
ወደ ንግድ ባንክ ነው።
አዎ confirm አድርጌልሃለሁ።
እሺ ትንሽ ቆይተህ ሞክረው።
እሺ thank you ማ እሺ መልካም ቀን።